ቤት
hello ስስስ አቤት
እንትን እንትን መቶ ብር deposit የተደረገ እስካሁን አልገባች።
deposit message ኡን ቴሌግራም ላይ ላክልን።
እንትን ነው ቴሌግራም ምናምን የሚጠቀም ሰው አይደለም።
አ ሌላ ሰው ቴሌግራም የሚጠቀም ካለ ላክልን። እሺ ግዴታ message ስለሚያስፈልገን ነው።
እንዴት message? ይሄ ቁጥር ነው የምልከው message?
አይ አይደለም፣ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አንድ ጊዜ በእናትህ እኔ ይሄ እናንተ የተናገረ እኔ መግባት አይችልም። እንትን ቁጥሩ እናገራለሁ። ከዛ በኋላ check አንቺ ደግሞ check ለማድረግ አትደረግ አዎ message ኡ ስለሚያስፈልገን ነው። አሁን አንተ deposit ያደረግከው በቻፓ ነው በሳንቲም ፔ ነው?
እ?
በሳንቲም ፔ ነው በቻፓ በኩል ነው deposit ያደረግከው?
ጃ- ጃባ
አዎ። ስለዚህ አንተ ምልክልንን message check አድርገን ለቻፓ እንልክላቸዋለን። ግዴታ ስለሚያስፈልግ ነው message ኡ። እሺ።
message አዎ ግዴታ ነው message ኡ፣ የግድ ያስፈልገናል።
እሺ ቁ- እ፣ የምን ቁጥር ነው የምልከው?
አሁን እየነገርኩ የነበረ ቁጥር ማለት ነው ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት በዚህ አሁን በነገርኩ ቁጥር ቴሌግራም ላይ ማለት ነው አር- አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት ዜሮ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት እሺ ይሄ በ- በማሴጅ እልካለሁ።
ቴሌግራም ላይ ቴሌግራም ላይ አዎ
ቴሌግራም በማ- ካልጠቀምኩ ምንድን ነው?
ሌላ ሰው ቴሌግራም የሚጠቀም ካለ በእርሱ መላክ ትችላለህ